ሄሎ ጤና ይስጥልኝ።
ሞጎ ይስጥልን። ሰላም እግዚአብሔር ይመስገን።
አለን አለን። የዶንኪ ድንቅ ልጆች ጥቆማ
እሺ የስንት አመት ልጅ ነው?
እ የሰባት የባለ የሆነ ላይ እንትን ልካችሁት ነበር አግኝታችሁታል እንዴ?
እህ
የሆነ ሰዓት ላይ እ ማን
እ የጋራጅ ምናምን ይሰራል ህጻን ልጅ
እ ማለት ከዚህ በፊት ሼጋ ቀርቦ ነበር ነው?
አልቀረበም ልጅ ፈልጉ ምናምን ብላችሁ የሆነ ጋራ እንትን ግሪስ ምናምን ላይ ነካ ልብስ ቢጫ ልብስ ምናምን ህጻን ልጅ ነካችሁት ነበር ወደ ኢንስቲቲዩብ ፔጁ ላይ
አ- አፋልጉን የሚል ነው እ እ ለ- ለድንቅ ልጆች ይፈለጋል የሚል ነው ማስታወቂያ ያዩት።
አ
እሺ እ የእሱን address ነው ያገኙት? አሁን አ- አግኝታችሁታል እንዴ?
አይ አላገኘንም።